ሄሎ ሄሎ
ወይ አቤት ሰላም ጤና ይስጥልኝ። ቤት ቤት ነው የደወልከው?
ኧረ ቤት ቤት የለ። ኧረ እሺ፣ ኧረ ዛ- ቻፓውን አስገቡልን። ኧረ በእናታችሁ
እየጠየቅን እኮ ነው። እኛም በተቻለን አቅም የ- የ- ለቻፓዎች እያሳወቅን ያለ ነው የደንበኞችን እንትን transaction እና ካልቻሉ እዛ እዛ ጋር ያሉ ባለሙያዎች ካልቻሉ የውጭ ባለሙያ እንዲያግዛቸው አያስገቡም እንዴ?
አባት ተራ ያሳውቀናል።
ነገር እኮ ነው ያጋጥማል እኮ ግን እንዴት ነው የሚያክል አንድ ፌይናንሻል ኢንስቲትዩሽን ሶስት አራት ሰዓት ማያስ- ማይሰራው ነው
እየተ አሁን እኮ እያስገቡ ነው ያሉት እና የት አለ እኔ ሶስት ሰዓት ለማናቸው አለው አቦ በእናታችሁ
እያስገባ